ይስጥልኝ best
ሰላም ነው። ቦነስ ለማስለቀቅ ነበረ።
አቤት ቦነስ ለማስለቀቅ እሺ
አስራ ሶስት እሺ ቆይ አንዴ ጠብቀኝ።
እሺ
ከሰር ኮዱን ትነግረኛለህ አንዴ?
አስራ ሶስት ሰባ ስድስት ጠብቀኝ ቆይ አንዴ።
እሺ አስራ ሶስት
ሰባ ስድስት ሰባ ስድስት ስልሳ ቆይ ሰባ ስድስት ስልሳ
ሰላሳ ሁለት
ያለው ውስጥ ነው ግን ፖስትፖን እንዲሆነ ጨዋታም አለው እና ስንት ስንት ጨዋታ ጠለኝ?
እ ጨዋታ ፌል ያደረጉት ነው አ አራ ዘጠኝ አስር
አስር ነው የጠለኝ።
አ